ጤና ይስጥልኝ ሁሉ ስፖርት ነው እባክዎ የምንረዳው? Hello ሁሉ ስፖርት ነው እባክዎ የምንረዳው?
ብር አላ- አልገባ ብሎኝ እኮ ነው።
አልገባ ብሎኝ
ብር አሁን ሄሎ ካሽ ብቻ ነው ያላቸው አማራጭ መሰለኝ።
አዎ ትንሽ የቴክኒክ ችግር ገጥሞን ነው እም።
ለዛ በ- አሁን በምነግሮት መሰረት ግን በቴሌ ብር ማስገባት ይችላሉ።
እስኪ ንገሩኝ እሺ።
ቁጥር እሰጦታለሁ ወደዚህ ቁጥር ያስገቡና ደረሰኙን በቴሌግራም ይልኩልናል።
Okay እሺ።
ቁጥር ያዙ ዜሮ ዘጠኝ ሰላሳ ሁለት እሺ ሰላሳ አምስት
እሺ አስራ ዘጠኝ
እሺ ስልሳ ስድስት
Okay ፍትሐ አምላክ ማርጌ ነው የሚለው።
ታምላክ ማርገ አዎ ከዛ ደረሰኙን ወደ ቴሌግራም ነው የሚልኩልን።
Okay የቴሌግራም ቁጥር ያዙ
እሺ ዜሮ ዘጠኝ ሰባ ስምንት
እሺ አስራ ስድስት
እሺ ሰላሳ ዜሮ ስድስት
Okay እሺ ደረሰኙን ወደዚህኛው ቴሌግራም ይልኩልናል። ከዛ ስሞትንና የሁሉ ስፖርት ስልክ ቁጥሮትን መላክ እንዳይረሱ።
እሺ እሺ እሺ Okay